hello
hello ዳኔ አቤት ከሀበሻ የጻፍካቸውን order ኦች አልደረሱም ብለህ ይዘህ ወጣህ እንዴ? ሁለቱንም አሁን አሁን ገና እኮ ነው የደረሰው። አሁን ነው ይዤ ወጣሁት።
ሁለቱ አዎ ሁለቱንም ይዘህ ወጥተሃል አሁን?
አዎ text አችሁ ስቆይ ወጣሁ።
እሺ እሺ፣ አሳውቅልሃለሁ አሁን እንደሰጡህ። እሺ፣
እሺ እሺ እናቴ።
ግን ሁለቱንም ይዘህ ወጣዋ።
አዎ ሁለቱንም ይዤ ወጥቻለሁ።
እሺ፣ አሁን ግን ገና ሁለቱም እንደሰጡ አልቋል፣ በቃ።
አሳውቅልሃለሁ። አዎ፣ ሰዓቱ ሂዷል። አሁን ገና እንደሰጡ አሳውቃለሁ። እሺ